ሄሎ
ሄሎ ሄሎ፣ ወይ
አቤት። አሁን ደውለው ነበር ለመመዝገብ።
ኦ አዎ፣ አይ እስቲ ስልክ ልኪ ስልክ ትችያለሽ።
ይዤ የትኛው ገብተሻል? ልደውልልሽ ነበር።
ኦኬ፣ ችግር ይቅርታ። እሺ፣ ማን ልበ- ማን ልበል? ስሞት እ እ ሲሳይ
ስሞት ሲሳይ አ ሲሳይ ማለት ክፍሉ አለ እንደ በየልቤት
ሰሚት የተባበሩት ጋር አለን።
አ አ እዛ ነው ሰ- ሰሚት ይቀርቦታል አይደል?
አ ምን አልሽኝ? አ ሴ አ የሴሚቱ ይቀርባል።
ሰሚት ይቀርቦታል አ ሴሚት ነው ሴሚቲ ነው የሚባለው ሄሎ፣ ወይዘሮ ሲሳይ እ ሄሎ እሺ፣
እሺ
ሲምሲ
ሴሚሲ አይደል? የሴሚሲ ነው አይደል? ሴም አለ እንዴ?
አዎ፣ አዎ፣ ሴሚሲ እሱ ጋር
አዎ፣ ሲምሲ ሲምሲ አፍሪካ ኮንቬንሽናል ቢልድ አ አይ እሱ ሴም ነው። አይ እኔ የተባበሩት ሴሚት ስትይኝ ነው
አይ፣ ሴሚት ስትይኝ እኮ ነው ይሄ ከብር እግር አራ በጣም ወ- ምን ወነ ረታይ ማለት አንሳም እሻሪ በቃ ንሞቆድ ወነ እ ከቢቺው ነው ወኒ ንንከ ሻልፈ ኮ ኦ ሰፈሬ ተማንደ ማለት ነው ሄላ
ወይ ምን አልሽኝ?
ወይ ምን እያወሩ ነው ብዬ ነው። የልጆቹን ስም ያዝ እሺ ናሆ
ናሆም ማልበል እ፣ ጎበና
ጎበ ነው።
አ፣ ስንት አመቱ ነው ናሆሜ?
አስር
አስር ሺ። ሌላ ልጅ አለ አ እንጆሲ
እንጆሲ ወ ጎበና
እንጆሲ
አ
አስ- አስ- ስንት አመቱ ነው እንጆሲ?
ስምንት ስምንት ስምንት እሺ። ሌላ ልጅ አለ ሄላ
እሺ። ሁለቱ ናቸው።
አ
በቃ list አውታሪኝ እንትን ብያቸዋለሁ። ቴሌግራም ላይ ላክሎት እና account half day ነው full day ነው የሚመዘገቡት?
ሀ
half day ነው።
አ
እሺ እ፣ ቴሌግራም ላይ ላክሎት እና እሺ።
እ፣ እንትን ይበልኝ ወይም ደግሞ ቅድም በደወሉበት ስልክ የለም አ በሱ ቴሌግራም hi ይበልኝ የእሱ አ- የእርሱ available ካልሆነ አሁን ይበልኝና ላክሎት።
እሺ እሺ እሺ፣ ወይዘሮ ልጠብቆት ኦንላይን።
እሺ እሺ እሺ፣ bye